ሄሎ
ሄሎ ናቲ፣ አቤት።
ቁጥር ብር የነገርከኝ እኮ ያንተ አይደለም።
አርባ ሁለት ሀምሳ ሰባት
አርባ ሁለት ነው አርባ ሶስት ነው የነገርከኝ?
አርባ ሁለት ሀምሳ ሰባት እሺ እሺ፣ search ላድርገው። አንዴ ጠብቀኝ መስመር ላይ እሺ። በቃ እሺ ናቲ፣ አሳውቅልሃለሁ። እሺ እሺ።